አይተኝ ዝማር አልከኝ በምረት ጎበኘኝ አይተኝ አላለፍከኝ በምረት አነሳኸኝ በፍቅርህ አይተ በደም አለ ጌጠኛው ልብስ አንተን አልብሰ አባባ አባባ የምንበት ሰጠኝ ቅዱስ መንፈስን አባባ አባባ የምልበት ሰጠኝ ቅዱስ መንፈስን ከላይ በሰማይ ተነገስኩበት በክብር በግርማ ከፍ ከፍ አልክበት ክብርን ጥለህ ወደ ምድር ያመጣ ፍቅር ነው ኢየሱስ ሁሉንም ያስጣለ ጥፊ ዱላውን ሳቸውንም ችለ ልትሽር ብለህ ነው ሞቴንም በሞት የህይወት ትርጉሙ የጠፋብኝን መድረሻ ትቼ ግራ አይገባኝን አየኸኝ ኢየሱስ በምሕረት ጎበኘኸኝ በፍቅር አንስተ ወደ ራስ ሳብከኝ ልጄ ሆይ አትፍራ አንተኔ ነህ ብለህ አምላኬ ሆንከኝ ታሪኬን ቀይረህ መች እንዲህ እንደ ቀላል ኢየሱስ እንደ ባዛ አይተኸኝ ዝማር አልከኝ በምረት ጎበኘኸኝ አይተኸኝ አላለፍከኝ በምረት አነሳኸኝ በፍቅርህ አይተ በደምህ አለ ጌጠኛው ልብስ አንተን አልብሰ አባባ አባባ የምንበት ሰጠኝ ቅዱስ መንፈስን አባባ አባባ የምንበት ሰጠኝ ቅዱስ መንፈስን እንቆቅልሼ ባንተ ተፈታ ሕይወት አገኘው ሰላሜን በዛ በደም ታጠብኩ ነጻው ከኃጢአቴ አንተን ለበስኩኝ ጌተኛውን ልብሴን ቅዱስ መንፈስም ሕይወቴን ቀደሰው ጥሩ ሸተትኩኝ መጥፎን ቀን ያራቅው አቤት ኢየሱስ ፍቅር እኮ ነህ፣ ሰውን ለማዳን ራስን የሰጠ እማልጅ አላልኩኝ ልጅ ነሻ ነፍስን ለማዳን ስትጣራ ጌታ ዘርግተ እጆችን ዛሬም ኑ ትላለህ። ፍቅር አይቀዘቅዝ ሁልጊዜም አዲስ ነህ። መች እንዲህ እንደ ቀላል ኢየሱስ እንደ ባዛ አይተኸኝ ዝማር አልከኝ በምረት ጎበኘኸኝ አይተኸኝ አላለፍከኝ በምረት አነሳኸኝ በፍቅርህ አይተ በደምህ አንተ ጌጠኛው ልብስ አንተን አልብሰ አባባ አባባ የምንበት ሰጠኝ ቅዱስ መንፈስን አባባ አባባ የምንበት ሰጠኝ ቅዱስ መንፈስን አባባ አባባ